ሄሎ የሳንቲም ስልክ ልስጥህና እ ከቤት ቤት የተላከ አለ እና እሱን approve አድርጉልኝ በላቸው።
እሺ ስልክ ቁጥሩን ነው የምትሰጪኝ? እናት አዎ አዎ የእነሱን አዎ
እሺ ዜሮ ዘጠኝ ሰባ
እ ቆይ አንዴ። ዜ- ዜሮ ዘጠኝ ዜሮ ዘጠኝ
አርባ ሰባት አርባ ሰባት አስራ ስድስት
አርባ ሰባት አርባ ሰባት እሺ አስራ ስድስት
እሺ አስራ ስድስት ነው።
አዎ እሺ